ላፕቶፕ
ብር ውጭ አድርጌ ነበር። ሁለት ሀምሳ አንድ አባተ
ምን አሉ?
ዊዝድሮ ነበር ከቻፓ በቻፓ
ኦኬ ውዝድሮ ያደረጉበትን ቁጥር ይነግሩኛል አንዴ?
ሰባ ሁለት ሰባ ሶስት
ሰባ ሁለት ሰባ ሶስት ሰላሳ ሁለት
ሰላሳ ሁለት ስልሳ ስምንት
ስልሳ ስምንት ዜሮ ዘጠኝ ነው ዜሮ ሰባት ዜሮ ስምንት
እሺ ዜሮ ዘጠኝ ሰባ ሁለት ሰባ ሶስት ሰላሳ ሁለት ስልሳ ስምንት አዎ።
ስንት ብር ነው withdraw ያደረጉት?
እ አ- ሁለት መቶ ሁለት መቶ ሁለት ጊዜ
okay እሺ ዛሬ አስር ጉዳይ ለአስር ላይ እኔ የሚታየኝ system አችን ላይ ሶስት መቶ ብር ብቻ withdraw ያደረጉት ነው። ከዛ በኋላ ያለው ሁለት መቶ እኛ system ላይ አልገባም። ከ betting company ዎቹ confirm ያስደርጓቸው ይደውሉና
እዛ ደውዬ እኮ ቻፓ ላይ ነው አለች። እኔ ቴሌብር ላይ ደውያለሁ።
አይ ቴሌብር ላይም አይደለም እኛ system ላይም የለም። ከእነሱ confirm አላሰ- አል- አላደረጉልዎትም። የትኛው betting company ነው?
ሁለት ሀምሳ አንድ አባተ
okay አዎ፣ አይ ድጋሚ ደውላቸውና ለቻፓ ደውዬ ሳሳውቃቸው እኛ system ላይ የለም፣ ከእነሱ confirm አልተደረገም ያሉ ነው ይበሏቸው።
እሺ ሌላ ደግሞ በፋኖስ ወደ ወደ ሳፋሪ እንትን ያልኩን ነበር ወደ M-PESA
ምን አሉኝ?
ወደ M-PESA
okay ሌላ እሱም ቁጥር ነበር። አ ሌላ ማለት ነው እሷ እሺ፣ የለም ቁጥር- እሱም ቁጥር
ዜሮ ሰባት ዜሮ ሶስት
ዜሮ ሰባት ዜሮ ሶስት አርባ ዘጠና አንድ
ምን አሉኝ?
አርባ ዘጠና አንድ
አርባ ዘጠና አንድ ስልሳ ስድስት
ስልሳ ስድስት እሺ። እም፣ okay ስንት ብር ነው ውስጥ ያደረጉት? በዚህ ዘጠና ዘጠኝ ብር
ዘ- መቼ ነው ያደረጉት?
እ?
መቼ ነው ያደረጉት?
ሰባ ቀን እንደዛ ሳምንት ሆኖታል።
ዘጠና ብር ነው ያሉኝ አይደለም?
ዘጠና ዘጠኝ ብር
ዘጠና ዘጠኝ ብር ሪችመንት ዛሬ ስድስት ነው በሰላሳ አንድ ማለት ነው። ይህም እኛ system ላይ የለም ደንበኛችን በሰላሳ አንድ ያደረጉት withdraw የለም።
እ፣ እንትን ላይ እኮ ነው withdraw ያደረኩት በኢትዮ ወደ M-Pesa ምን አሉ? M-Pesa?
ኢትዮ ወደ M-Pesa ነው የላኩት።
አዎ ግን still እኛ system ላይ እሱም የለም። እሱንም confirm ያስደርጓቸው። እሺ።
confirm አድርጌ ደውላለሁ።
ምን አሉ?